hello አቤት።
ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም ነው።
ይመስገን ነው።
ሜላት እባላለሁ። ከዶክና real estate ነበር የምደውለው።
ከየት?
ዶክና real estate
አይ እናትዬ፣ እኔ እባክሽ ቤት ግዛ ነው ለማለት ነው።
ያው ፍላጎቱ ካለ የተወሰነ መረጃ ነው።
አይ እናት አለም ነው። ለዲያስፖራ ይሻላል ለእኛ
ለምን
ብር ስላላቸው እ?
አይ ቢያንስ የተወሰነ እሺ።
መረጃውን ባልና አይ ተይ፣ ጊዜሽን አታባጭ። አመሰግናለሁ።
እሺ መልካም ቀን።
አሜን።